ሄሎ
ሄሎ
ሰማንያ ሀያ አንድ
ምን ሆነ?
የተለያየ እቃ ሆነብኝ ሌላም ስለነበረ እንዲወጣልኝ ፈልግ
ሌላ ሰው ነው ረናይ
ኦርደር ነምበሩ ልንገርሽ ይሻላል ሰማንያ ዜሮ ስምንት
ማነ ዜሮ ስምንት አዎ የትኛውን ነው እየሰራ ያለው?
ሰማንያ ዜሮ ስምንትን
ጠብቀኝ። እሺ እሺ እሺ አንስቷል እሱ
ሄሎ
ሄሎ ሄሎ
ሄሎ ታምራት አቤት አቤት
ከቢጭ ወደፊት የሚሄደው order ወጥቶልሃል። እሺ እሺ እሺ እሺ